ጤና ይስጥልን።
ጤና ይስጥልኝ ከሺ ከሺ
ተስ
እ
ተስ ማሊባባ እና ተስ ማሊ ባባ አንድ ጥቁር ላንድ ክሩዘር አሁን እያየሁ ነው በእናንተው እ ቲክቶክ ቻነል።
እሺ ቁጥር ልስጥ ዜሮ ዘጠኝ አስራ አንድ
OK ቆይ አንዴ። እሺ ዜ- ዜሮ ዘጠኝ አስራ አንድ
ሀያ እ ስድስት ሀያ ስ- ሀያ ስድስት ዜሮ ዘጠኝ ዘጠና ዜሮ ዘጠኝ ዘጠና ነው።
በዚህ ልደውል።
አዎ ደውሉለት።
እሺ እናስ thank you